የሰጠኝ ኢየሱሴ ነው የፍቅር አምላክ እኔ ማመልከው በሞቱ ያዳነኝ ኢየሱሴ ነው እንድንበት ዘንድ የሚገባን ከሰማይ በታች የተሰጠን ሌላ ዳኝ የለም ኢየሱስ ነው ሌላ ዳኝ የለም ኢየሱስ ነው ሌላ ዳኝ የለም ኢየሱስ ነው ሌላ ዳኝ የለም ኢየሱስ ነው ሰልፈኛ ሳይኖር በፍቅሩ ማረከኝ ፍቅሩን አይቼ እንጂ ማነው ያስገደደኝ? እከተለዋለሁ እጅግ ደስ እያለኝ እንደ እርሱ ያለ ወዳጅ ከየትም አላገኝ። ነፍሴንም ተሟግቶ ታድጓታልና አቀርብለታለሁ ከልቤ ምስጋና ከልቤ ምስጋና ከልቤ ምስጋና አቀርብለታለሁ ከልቤ ምስጋና የፍቅር አምላክ እኔ ማመልከው ነፍሱን የሰጠኝ ኢየሱሴ ነው። የፍቅር አምላክ እኔ ማመልከው በሞቱ ያዳነኝ ኢየሱሴ ነው። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠን ሌላ ዳኝ የለም ኢየሱስ ነው። ሌላ ዳኝ የለም ኢየሱስ ነው። ሌላ ዳኝ የለም ኢየሱስ ነው። ሌላ ዳኝ የለም ኢየሱስ ነው። የቀራኔው ጀግና ነፍሱን ለእኔ ሰጥቶ ልጁ አድርጎኛል ጽሕፈቴን ደምስሶ ለምን አልሸነፍ ለምን አልማረክ? ይህም ሲያንስበት ነው ለእርሱ ብንበረከክ ለእርሱ ብንበረከክ ለእርሱ ብንበረከክ ይህም ሲያንስበት ነው ለእርሱ ብንበረከክ የፍቅር አምላክ እኔ ማመልከው ነፍሱን የሰጠኝ ኢየሱሴ ነው። የፍቅር አምላክ እኔ ማመልከው በሞቱ ያዳነኝ ኢየሱሴ ነው። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ሌላ ዳኝ የለም ኢየሱስ ነው። ሌላ ዳኝ የለም ኢየሱስ ነው። ሌላ ዳኝ የለም ኢየሱስ ነው። ሌላ ዳኝ የለም ኢየሱስ ነው። የዚህ ዓለም እውቀት ጥበብ ሁሉ ከንቱ በፍጻሜ ሊያፍር ዛሬ መዘበቱ ማንም ሰው እውቀቱ ጥበቡ አላዳነው። ሌላ ዳኝ የለም መዳን በኢየሱስ ነው። መዳን በኢየሱስ ነው። መዳን በኢየሱስ ነው። ሌላ ዳኝ የለም መዳን በኢየሱስ ነው። ምንም የማልጠቅም ደካማ ሳለሁኝ ከረግረግ አውጥቶ በእግሮቼ አቆመኝ። ያጎበጠኝ ቀንበር በእርሱ ተሰበረ። ጠላቴን አዋርዶ እኔን አከበረ እኔን አከበረ እኔን አከበረ ጠላቴን አዋርዶ እኔን አከበረ ጦርን አልመዘዘ ወታደር አልያዘ ብቻውን ተወጣው አጃቢ አልፈለገ በመስቀል ላይ ውሎ ተፈጸመ አለ ይህን ሁሉ ሰራዊት በፍቅሩ አስከተለ በፍቅሩ አስከተለ በፍቅሩ አስከተለ ይህን ሁሉ ሰራዊት በፍቅሩ አስከተለ እኔ የማመልከው የፍቅር አምላክ ነው እኔ የማመልከው የፍቅር አምላክ ነው። እኔ የምሰግድለት ኢየሱስ ጌታ ነው። እኔ የምሰግድለት ኢየሱስ ጌታ ነው። እኔ የማመልከው እግዚአብሔር ትልቅ